hello
hello፣ አቤት።
አሁን ደውሎልህ ነበር አይደል?
አዎ እሺ፣ ሙሉ ስሙት ማን ነው?
እ፣ ሰሊም ጀንበሩ አየለ።
እሺ፣
እሺ፣
እንዳይዘጉት።
አልዘጋውም። እሺ
እሺ፣ ክፍያውን መፈጸም የሚችሉት ኤር- እ፣ ኤርፖርቱ ላይ ነው።
ኤርፖርት ላይ ነው መፍጠም ስለ አ በቃ ስንት አለንታ
የስ ኤርፖርት እ
እ፣ በራው የአስራ አንድ ሰዓት ተኩል- ተኩል ስለሆነ እሱ እርሶ ከአስራ አንድ ሰዓት ማን ነው ከአንድ ሰዓት ተኩል በፊት አስር ሰዓት ላይ እዛ መገኘት አለብዎት።
አቶ ሳሪዛ ልገኝና እዛ ላው እንትን እላቸው አ አዋራች። እሺ አ ፔ- እ፣ ማን እዛ ማን ነው የማናገረው?
ፔን አደርግልዎታለሁ እኔ አሁን እ እሱም ፔናር ያው ያሳዩዋቸው ለእነሱ
እሺ እሺ በዛ ነው መክፈል የሚችሉት።
እሺ
እሺ አመሰግናለሁ።